ጤና ይስጥልን ማድረግ በርገር ሄሎ ካርዲና ካርዲና ቢመሲ ማለት
ሄሎ
ኦ ካርዲ ካርዲ
ካርድ
ካርዲ
ሄሎ
ሄሎ ካርዲ ሰረረ ከረረ ናጉድ
ኦሮምኛ አልችልም አባ። አማርኛ የምችል ሰው የለም።
ኦሮምኛ ነው።
ይቅርታ አንዴ ሱልጣን ና ኦሮምኛ ነው የሚሆነው።
ሰሙት መያዙን ነው።
በቃ ከሆነ እንግዲህ
ሄሎ
ኦ ካርዲ ነው አልኬሳ ጁበርባዴ ኦ አባ ተጎጎርታ ጅርታ
አ እ